ሄሎ ሄሎ ሰላም ነሽ?
ሰላም ጤና ይስጥልኝ ቤስት ቤት ሰላም ነው ወላ ሰላም ነበር።
ሰሞኑን በእንትኑ በስልክ ሲጫወት ባላንስ ይጠፋል።
እሺ ሲበላው ሲበላው ያየ ባላንስ ሀያ አምስት ብር ጠፋ። አይገባም። ዜሮ ነው የሚሆነው። አስራ ስድስት ብር ዜሮ ነው የሚሆነው። ያለም ዜ- ይወጣል። ምን ሆነ?
ምንድን ነው ዲፖዚት አድርገ ነው?
አይ ይጫወታል ይጫወት ባለ እሺ ጨዋታ ይጫወት ሲጫወቱ ማለት ነው።
እም፣
ሲነሳው ሀያ አምስት የሆነው መግባት አይደለም balance እሺ የል- የለብም ጠፋ። ያለ ሀያ አምስትም አልገባም። አንድ ጊዜ አስራ ስምንት ብር አልገባም። ሌሎችም ጠፉ።
ምን win ያርከው ነው?
አ?
win አድርገህ ነው አይ Aviator Aviator
እኮ win አልሆነም ነው win ሆነ win ሆነ መሰለኝ
ጨዋታውን win አድርገህ ሆኖ አ?
አሸንፈካል። ጨዋታውን አሸነፈ መሰለ
አንተ አሸንፈካል። ጨዋታውን ነው lost ነው?
ኤውሌ እና ጨመረ ጫወታ Aviator እሺ ሄሊኮፕተር ተያዘና የተያዘ ሁለት- ሁለት ነጥብ ሰው ነው ሁለት ተያዘ
እሺ ሀያ አምስት ብር ሆነ balance አይገባም አይጨምርም
እስቲ win ያረክበትን screenshot አድርገህ ላክልኝ።
አ?
win ያረክበትን ያረክበትን
win game ኡን game ኡን screenshot አድርገህ ላክልኝ
የት የት ቴሌግራም ላይ ቴሌግራም ላይ ምን ምን ልስጥ
win ያረክበትን screenshot አድርገህ ላክልኝ ቴሌግራሙ ላይ
እሺ።
እም?
ሌላ አማራጭ የለም
አዎ
እዛ በሱ እኮ ላይ ምንም ይልካለሁ አ?
በሱ ላይ ይልካለሁ ላክልኝና የት ከሱ ነው ላይ ማ- ማ- የት ነው እኔ የት ነው ምን- ምን- የት ነው የሚለካው ምን ነው የሚለካው አልገባም
ዊን ያረክባ- ያረክበት ጌሞቹ አሉ አይደል
ዊን ዮር ዊን ዮር እንትን ላይ ልፈልግ ሂስትሪ ላይ አዎ ዊን ዮር ሂስትሪ ላይ አዎ ዊን ያረክበትን ላክልኝ ዊን ዮር አዎ እሺ ቼክ ላኩ እሺ